ሰላም ጤና ይስጥልኝ። ዶንኪ ቲዩብ ነው።
hello
ጤና ይስጥልኝ።
አብሮ ይስጥልኝ። ኮሜዲያን እሸቱን ማግኘት ይቻላል?
እ፣ ይቅርታ ጉዳዮትን ለእኔ እንቀርሚና እኔ ለሚመለከተው አካል አስተላልፍልዎታለሁ።
ማናገር ፈልጌ ነበር።
አዎ፣ ግን እሱ ስራ ላይ ስለሚሆን ጉዳይ የምቀበለው እኔ ነኝ።
እሺ፣ እሱ ማግኘት ፈልጌ ነበር።
ጉዳዮትን ይንገሩኝና እኔ ሪፖርት አድርግልዎታለሁ።
እም እም።
ጉዳዮትን ይንገሩኝና እኔ ሪፖርት አድርግልዎታለሁ።
አይ እኔ ትንሽ ቸግሮኝ ነበረ እና ላዋየው ፈልጌ ነበረ እህቴ።
እህ።
በዛ ነበር ሌላ እንትን አይደለም።
ያው እኛ አሁን የበጎ አድራጎት ምዝገባ እንደ አዲስ እየመዘገብን አይደለም። ከዚህ በፊት የተመዘገቡትን እየሰራን ነው።
እሺ፣ በቃ እሺ፣ እሺ። አመሰግናለሁ እሺ፣ መልካም ቀን።
ለሁላችንም። እሺ